ዙሪያ ተሸጡ።
hello አቤት hello፣ አቤት።
ይቅርታ ከችብችብ ነበር የምደውልዎት።
እሺ
እ ያልመጣልዎት product አለ? ምህረት ነው አዎ።
አይደለ?
አዎ፣ አዎ፣ ያልመጣልዎት product አለ?
ሽንኩርት አልመጣለኝም። ሽንኩርታ
okay እ አምስት ሁለት አምስት አጠቃላይ አስራ ሁለት ኪሎ ሽንኩርት ነው ያልመጣልዎት።
አዎ፣ አዎ።
okay የት አካባቢ ነበር የሚመጣልዎት?
ፒፒዮ ፒኤልኤንን እና ነው።
ቅዳሜና እሑድ አንሰራም እና ያንን እ፣ ብዙ ጊዜ እንናገራለን። ረፍቶት መሰለኝ ቅዳሜ ይዞ መጣ መሰለኝ ሳንኖር።
okay okay በቃ ገባኝ።
ለሰኞ እናስተካክለዋለን አለ።
እሺ ነገ ይመጣልዎታል። መልካም እሺ ምሽት።
አሜን።